Cine va cum le dă?
ሄሎ
Police Fortuna va cum le dă?
ቴሌብር ትራንሳክሽን አልሰራልኝ እኮ ለውጪም ለገቢም።
አዎ ትንሽ ቴክኒካል የሆነ ችግር ገጥሞን ነው። አሁን በምነግሮት መሰረት ግን ማድረግ ይችላሉ ዲፖዚት።
ማለት የለኝማ አክሰሱ የለኝም ዲፖዚት ለማድረግ ማለት ነው።
እኮ ልነግሮት ነው እኔ ቁጥር ነግሮትና ወደዚህ እሺ።
ቁጥር በቴሌ ብር ያስገባሉ። ከዛ ደረሰኙን በቴሌግራም ይልኩልንና እኛ እናስገባለታለን።
እሺ ወጪ ሲደረግም እንደዛው ነው።
ወጪ ደግሞ የራሱ የሆነ process አለ። የ- ሲፈልጉ ይነግሩናል፣ እናሳውቆታለን።
እሺ አሁን ምንድን ነው ማድረግ?
አሁን deposit ነው የፈለጉት withdraw ነው።
አዎ deposit deposit እሺ ቁጥር የያዙ የቴሌ ብር
ቁጥር ያዥልኝ አንቺ